Hello?
Hello ጤና ይስጥልኝ። ሀሚድ ነኝ ወለፍዳው።
እንትን ነበረ ትላንትና እና ትላንትና እና የዛሬ ጨዋታ ቆርጬ ነበረ።
እሺ check ላድርግልህ።
አይ ትላንቱ እንዳለ አልፎ ማለት ነው። የዛሬ አንድ ጨዋታ ይቀረኝ ነበር የማታ አምስት ሰዓት ማለት ነው።
እሺ ከቀረ አ ምናልባት cashout የሚሰራ ከሆነ cashout ለማረፍ ፈልጌ ነበር። onli- check ሳረግ እንትኑ ላይ የለም የት ነው የቆረጥከው?
online online ነበር። okay my bets ላይ ነው check የምታደርገው። እሺ bet list ላይ አይደለም። my bets ላይ ከዛ in course ላይ የተሸነፍከው ጨዋታ መኖር የለበትም እ፣ የለውም የተራዘመ ጨዋታ መኖር የለበትም።
የለውም። አዎ።
check ላድርገው ትኬት መጀመሪያ ንገረኝ። እንትን cashier code ኡ አለ?
WhatsApp ላይ ረዴት ነች ማለት ነው ልካልኝ ነበረ እንትን okay ልኬላት ነበረ ቆየች ምንም check አላደረኩም ማን ነው ስምህ? ቴ- እንትን ላይ WhatsApp ላይ WhatsApp ላይ አ እ፣ ምናሴ እህ፣ ምናሴ ም- ምናሴ አዎ።
እሺ ልዝጋው ስልኩን አንዴ check ላድርገው WhatsApp ላይ።
እሺ፣ እሺ።
እሺ